የህብር ብሔር አረንጓዴ፣ ቢጫ፣ ቀዩ አባቶቻችን በደም አጥልመው ያቆዩ ያውልህ ባንዲራው ልጄ አንድ ያመላተ ተው ተው ተው ተው ተው
ሰላም ያገሬ ሰው ሰላም የወንዜ ሰው ሰላም ያገሬ ሰው እንደምን አላችሁ? እንኳን ለባዕሉ በሰላም መጣችሁ። የፍቅር የሰላም የደስታ ያድርግላችሁ። ሰላም ያገሬ ሰው ሰላም የወንዜ ሰው ሰላም ያገሬ ሰው እንደምን አላችሁ? እንኳን ለባዕሉ በሰላም መጣችሁ። ከፍ ይበል ባንዲራው ፍቅር መግለጫችሁ ከፍ ይበልማ
ኩራት ኩራት ተሰማ ውስጤ በባንዲራው በማንነቴ ተሰብስቦ ሲጨፈርማ ባህላችን በዓለም ሲሰማ ኩራት ኩራት ተሰማ ውስጤ በባንዲራው በማንነቴ ተሰብስቦ ሲጨፈርማ ባህላችን በዓለም ሲሰማ ኦሆ ወቅ አድርገው እንግዲህ በይምች በመታ ያዞን ልጫወታ ባህላችን ይድመቅ እንጨፍር በእስክስታ በአንድነት በፍቅር በሉ እንሰባሰብ ስኑን ያምርብናል ልክ እንደ ቤተሰብ ቋንቋችን ቢለያይ እንደየመልካችን ኢትዮጵያዊነት ነው ለእኛ አንድነታችን ባንዲራው ነውናን ለእኛ አንድነታችን ባንዲራው የታለ ባንዲራው የታገለ ባንዲራው የታገለ ባንዲራው የታገለ
እስኪ ዝቅ አድርገው አውርደው እስኪ አሁን እነሱ ዝቅ አድርገው ቀስ አድርገውማ ታብ ታብ ታብ ያች እንግዲህ ያዝ እንግዲህ ያጃችን እንዴት የምመፍዘዝ አለ ሙዚቃው ሲከፈት እንግዲህ ሞቅ አድርገው እንግዲህ ተው አንድ ያመ- ያመላታ ያዟ እምቢ
ሰላም ያገሬ ሰው ሰላም የወንዜ ሰው ሰላም ያገሬ ሰው እንደምን አላችሁ? እንኳን ለባዕሉ በሰላም መጣችሁ። የፍቅር የሰላም የደስታ ያድርግላችሁ። ሰላም ያገሬ ሰው ሰላም የወንዜ ሰው ሰላም ያገሬ ሰው እንደምን አላችሁ? እንኳን ለባዕሉ በሰላም መጣችሁ። ከፍ ይበል ባንዲራው ፍቅር መግለጫችሁ የተስፋ ቃል የገባልሽ ደርሶችሽን እስክታንሽ ፍቅር ሰላም ከኛ የለ በአንድነት ሁሌም ያኑረን የተስፋ ቃል የገባልሽ ደርሶችሽን እስክታንሽ ፍቅር ሰላም ከኛ የለ በአንድነት ሁሌም ያኑረን አዲስ አበባ አሉላ አባ ነጋ እነ ዘራይ ድረስ በላይ ዘለቀ አገሬ ኢትዮጵያ ስንጀግና አለፈልሽ ወቅ አድርገው እንግዲህ ባይምች በመታ ያዙ እንጫወታ ባህላችን ይድመቅ እንጨፍር በስክስታ በአንድነት በፍቅር በሉ እንሰባሰብ ስኑን ያምርብናል ልክ እንደ ቤተሰብ ቋንቋ ቋንቋችን ቢለያይ እንደየመልካችን ኢትዮጵያዊነት ነው ለእኛ አንድነታችን ባንዲራው ነውናን ለእኛ አንድነታችን ባንዲራው ባንዲራው ባንዲራው ባንዲራው ባይምቺ በመታ ያዙን ልጫወታ ባህላችን ይድመቅ እንጨፍር በስክሳ እንደት በሸማ እስኪ ልድመቅበት ባንዲራውን ይዤ ኩራት ላሳይበት ባንዲራውን ይዤ ኩራት ላሳይበት